ሄሎ ሀብቴ ሄሎ ሀብቴ እንዴት ነህ?
እ እንዴት ነህ?
ሄሎ ሄሎ አብዲ አይሰማም?
ይሰማል ይሰማል።
እንዴት አባ፣ ነህ?
እንዴ ሰላም ነው? ሻ አለን አለን ይመስገን። ይኸውልህ እኔ እያልኩህ ያለሁት ማለት ነው እ አንተ ከላይ ያል- የላክልኝ message already የገባ ነው ብለውኛል። ስለዚህ ሌላ እንደዚህ አይነት በአስራ ስምንት የ deposit message የተላከልህ ልክ እንዳሁኑ እንደላክልኝ አይነት ካለ ሌላ ያላክልኝ ላክልኝ።
አሁን የላኩት እ፣ ቁጥር እሱ ማለት ነው።
ገብቷል አሉኝ።
ገብቷል አለ።
አዎ፣ ስለዚህ ሌላ እንደሱ አይነት ካለክ ላክልኝ።
አልገባልኝማ፣ እ፣ እኮ እ፣ ያልገባልህ የላኩት ቁጥር እኮ የ- የላኩት ቁጥርና የ account ኡ ቁጥር ይለያያል።
አብዲ አንዴ አዳምጠኝ።
እሺ እንደዚህ አይነት ሌላ message ካለ ላክልኝ።
የ- የ- የ- የሁለ- የያዝኩት message እኮ already ልክቻለሁ እኮ እሺ፣ ይኸውልህ ምን ታደርጋለህ መሰለህ? ከቴሌ ብር ነው ያደረግከው?
እ ከቴሌ ብር ነው ያደረግከው?
አ፣ ከቴሌ ብር ከቴሌ ብር ነው ከ CBE ነው ያደረግከው?
አይ ከቴሌ ብር ነው ያ- ያ- እሺ ቴሌ ብሮች ጋር መቶ ሀያ ሰባት ላይ ደውልላቸውና እሺ በፈረንጅ በአስራ ስምንት የነበረኝን deposit ያደረግኳቸውን መሴጆች እንዳለ ላኩልኝ በላቸው።
እህ፣ አሁን እ፣ ቤ- ቤ- እ፣ አንድ ነገር ልንገርሽ እሺ እ፣ የዚህ ስልክ ቁጥርም እ፣ ሌላ account አለ ሁለት account ማለት እ፣ እንትን የቤስት ቤት ያ መግባት ይችላል
የትኛው
ሁለት account አለኝ ማለት አንተ በየትኛው ነው ያደረግከው?
በዚህ ስልክ ቁጥርና ሌላው እንትን እ፣ በሌላ እንትን በየትኛው ነው ያደረግከው አንተ?
እኔ በዜሮ አምስት ነው ያደረኩት፣ ግን deposit ያደረኩት እ፣ በዚህ ስልክ ነው።
deposit ያደረግከው በዚህ ስልክ ነው በዚህ አዎ፣ በዚህ ነው።
እኮ ይኸውልህ፣ ወደዚህ ስልክ ከሆነ አሁን የላክልኝን text ስልክላቸው ይሄ የገባ text ነው already ብለውኛል። ስለዚህ ምንድን ነው ያለን አማራጭ መቶ ሀያ ሰባት ላይ ለቴሌ ብሮች ደውልላቸውና እሺ፣ በፈረንጅ እሺ።
በቀን አስራ ስምንት የነበረውን የ transaction message ሁሉንም ላኩልኝ የመቶ ብር በላቸው።
እ፣ እሺ፣ እሺ፣ ከዛ ሲልኩልህ ለእኔ ላክልኝ።
እሺ፣ እሺ።
እሺ።
እንደዛ አደርጋለሁ።
እሺ አብዲ